ብለው
قول هلو هلو ዋሽንግተን የሕክምና ማዕከል መለጠው
ደውዬ ነበረ አምቡላንስ ስካንሲቲ ይፈልገን ነበር ከምኒልክ ሆስፒታል ነው ደወል
አስተላልፌያለሁ። እስካሁን ድረስ ምንም አይነት ነገር አልደወሉለትም። ማንም አዎ፣ ስለሌለ አልደወሉም።
እኔ አስተላልፌያለሁ።
አልደወሉልኝም መልሼ ልደውልና እ፣ እንዲደውሉበት ብል አድርጋ መቆያ እንደው ስልኩትን አንዴ check ላድርግ። መጨረሻ አንዴ ቆይ
እሺ
መጨረሻው ሀያ አራት አይደለም አሁን በደወሉበት ስልክ?
አዎ መጫ በእኔ አዎ እኮ አሁን በደወሉበት ስልክ ማለት ነው።
አዎ፣ በእኔ ነው የሚደውለው።
እየደወልኩላቸው ነው እየደወልኩላቸው ነው ሊደውሉት አሁን መልሼ ደውላለሁ።